ሰላም ነው። cashier code ትኬት check ለማድረግ ነበር።
ንገረኝ cashier code
አስራ ሁለት
አስራ ሁለት
አስራ ዘጠኝ እሺ
ሀያ ስድስት
ሀያ ስድስት ዘጠና አምስት ሀያ ስድስት ዘጠና አምስት ዘጠና አምስት
አ ዘጠና አምስት እሺ አራት ጨዋታ ወጥቶብሃል ወስዶናል ትኬት
እ
አራት አራት ጨዋታ ወጥቶብሃል ወስዶናል ትኬቱ
ምን ሆኗል ትኬቱ
ውስጥ ሆኗል
ወድቋል። okay ስንት ክለብ? አራት ክለብ ነው።
አራት ክለብ ነው።
እሺ አመሰግናለሁ።
ስለሆነ እናመሰግናለን። መልካም ቀን።
አሜን።